የለውም። አቤት
መረጃችን ከተማሪዎች ዩኒቨርሲቲ ነው ያገኘነው። ቤት manufacturing PLC በ junior accountant ክፍት የስራ ቦታ ስላለው ሰኞ ዕለት ፈተና አለው። ይመችታል መምጣት?
አዎ እሺ።
ስለዚህ ቦታው ከለቡ መብራት ኃይል ከአርሴማ ቤተክርስቲያን ፊት ለፊት ይታያል ህንጻው እና እዛ ነው። እሺ
የስራ ቦታውም እዛው ነው።
አዎ የስራ ቦታውም እዛው ለቡ መብራት ከአርሴማ ቤተክርስቲያን ፊት ለፊት። እሺ
እሺ። ከየት ነው ያገኘሁት ነው ያልከኝ መረጃ?
ከተማርሽበት ዩኒቨርሲቲ።
okay እሺ።
እሺ እሺ። ሁለት ሰዓት የጽሁፍ ፈተና ነው።
አዎ አዎ ሁለት ሰዓት ጠዋት።
እሺ እሺ